ጨንቃ ማን ነው ከሞት ነጥቆ እኔን የሚያድነኝ የዛሬው አበባ የነገ ትቢያ ነኝ ሀብቴ ተርፎ በዝቶ አሃ ብዙ ቢያደረጀኝ ስሞት ስንቃይ ሆነኝ ኋላ ምን ሊበጀኝ ሀብቴ ተርፎ በዝቶ አሃ ብዙ ቢያደረጀኝ ስሞት ስንቃይ ሆነኝ ኋላ ምን ሊበጀኝ ስጋ ስጋ እያልኩ ብንከባከብለት ሁሉ ይቀር የለም ወይ የፈራረስኩለት መብለጭለጭ የታለ ቆሞ መጨበረ ሰው መቃብር ገብቶ ሲጫነው አፈር ሀብቴ ተርፎ በዝቶ አሃ ብዙ ቢያደረጀኝ ስሞት ስም አይሆነኝ ኋላ ምን ይበጀኝ ሀብቴ ተርፎ በዝቶ አሃ ብዙ ቢያደረጀኝ ስሞት ስንቃይ ሆነኝ ኋላ ምን ሊበጀኝ እድሜን ፈጀሁት ብዙ ነገር ስመኝ ከንቱ መታከት ነው ምንም አልጠቀመኝ የዚህ ዓለም ጣጣ ለእኔ ምን ሊበጀኝ እንዲያው በከንቱ ነው እኔ የሚያታክተኝ ሀብቴ ተርፎ በዝቶ አሃ ብዙ ቢያደረጀኝ ስሞት ስንቃይ ሆነኝ ኋላ ምን ሊበጀኝ ሀብቴ ተርፎ በዝቶ አሃ ብዙ ቢያደረጀኝ ሲሞት ስንቃይ ሆነኝ ኋላ ምን ሊበጀኝ ሲሞት ስንቃይ ሆነኝ ኋላ